ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ተድላ አምቡላንስ ድርጅት እባክዎ ምን ልርዳዎ?
ደህና ነኝ።
እግዚአብሔር ይመስገን።
እ፣ እሺ
አምቡላንስ አስገብ- ፈልግ እ?
እ?
ምን ፈልገህ ነው? ምን ፈልገህ ነው?
ማን ነው? አቡሽ
እ? እ?
አቡሽ
ተሳስተዋል። ይሄ የአምቡላንስ ድርጅት ነው።
በቃሽ፣ ይቅርታ።
እሺ
አንቺ ማን ነው?
እ?
የት አለ?